Hello
አቤት እ ጤና ይስጥልኝ ሰላም ነው?
አለን አለን።
እንዳልካቸው ነው አይደለ?
አዎ ከ EthioChicken ነበር የደወልኩልህ። ቅሬታ አቅርበህ ነበር አይደለ?
እ
እ ስ- እ ደቡብ ጎንደር ነው አይደለ የአንተ ዞን?
አዎ ደቡብ ጎንደር ወረዳውን ትነግረኛለህ?
ወረዳው ወረታ
እም፣ እዛ አካባቢ የእኛ ተወካይ ዶክተር ዋርካው ነው።
አዎ ዶክተር ዋርካው ነው አይደለ?
አዎ ዶክተር ዋርካው ነው።
እም፣ እሺ እሺ፣ አመሰግናለሁ። እሱን ለማጣራት ነው። መልካም ጊዜ።
አይ እሺ።